ጤና ይስጥልኝ ልጃ ኢትዮጵያ ሮዳስ ነው የባኮ የምትረዳት?
ሄሎ ጤና ይስጥልኝ ልጃ ኢትዮጵያ ሮዳስ ነው የባኮ የምትረዳት?
ማሽን ተበላሽቶብን ነበረ
ደንበኛችን ቢጃ አይዲዮትን ይነግሩኛል።
እ ቢጃ አይዲዮትን ይነግሩኛል።
ሰላም ህንጻ አካባቢ
ምን አሉኝ?
ሰላም ህንጻ
አይ ቢጃ አይዲ። እሺ ፒን ነምበሮትን ይነግሩኛል።
ፒን ነበር ዜሮ
ሶስት ዜሮ አርባ
አርባ አስራ ሶስት
እያዳመጥኩት ነው።
ሶስት ዜሮ አርባ አስራ ሶስት ዜሮ አርባ አንድ ይታ ድምጾ ይቆራረጣል። ዜሮ ዜሮ አርባ አሉኝ።
አዎ ሶስት ዜሮ አርባ
መስመር ላይ ደንበኛችን ሶስት ዜሮ አርባ አስራ ሶስት ዜሮ አርባ አንድ
አስራ ሶስት ዜሮ አርባ አንድ
መስመር ላይ ጠብቁኝ። ደንበኛችን ይፈልግሎት እ